ጤና ይስጥልኝ። በፊት ይኸው
ጤና ይስጥልኝ። እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ዋሉ?
ያለን እግዚአብሔር ይመስገን አለን። የእሸቱ ኮሜዲ ለመታደም ቦታ ለመሄድ ነበረ።
እሱ ይቻላል።
እሺ፣ ለሰው
እሺ፣ ስሞትን ል- ልውሰድ።
ፍጹም ሙሉጌታ ትኬት እንዴት ነው ማግኘት የምችለው? እንዴት ነው ከዚያ መፈጸም የምችለው?
እ፣ ትኬቱን መፈጥ እ፣ እንትን ክፍያውን ፈጻም የሚችሉት አሁን እጹብ ድንቅ ልጅ ብለን የለቀቅናት ልጅ አለች አይደል?
አዎ እሱ ላይ ገብቼ comment ኡ ሰባት ሺህ ነው link ኡን አስቀምጫለሁ ብሎ አጣሁት። እውነት description ላይ ለመናገር description ላይ
description ያለ link ኡ ማለት ይችላል። text ካላስቸገሩ text ልክኛለሽ።
ይሄ text መላክ አይችልም። ወይም ደግሞ እንዲህ ማድረግ ይቻላል።
እንዴት?
አሁን ቦታ ላይ ያዘልሎትና እሺ ከዛ በኋላ አበሩስ ህንፃ ደንበል ፊት ለፊት አ አራተኛ ፎቅ ቢሮ ቁጥር አራት መቶ ሰባት እ፣ okay።
ሄደው መግ- መውሰድ ይችላሉ። ወይም ደግሞ በጣም ጥሩ።
ኢንተርኮንቲኔንታል በተመቹት ሰዓት ሄደው መውሰድ ይችላሉ።
ኢንተርኮንቲኔንታል ነው ይቀላል። ስሜን ስነግራቸው ይስኛል።
አዎ፣ አ- ካልሆነ ደግሞ ዕለት ሁለት
አይ በቃ ነገ ሂጅ እቀበላቸዋለሁ። ኢንተርኮንቲኔንታል እሺ፣ ስሞትን ይቅርታ እንዴ ፍጹም ጌታ hello።
እሺ ወንድሜ እየቆየ መዘገብኩ ስለሆነ ነው።
እሺ ሁለት ሰው VIP
እሺ ስልክ ቁጥሮትን ልውሰድ።
ዜሮ ዘጠኝ ሀያ እሺ አስራ ዘጠኝ አስራ ዘጠኝ ሀያ ሰባት ዘጠና ዘጠኝ ሀያ ሰባት ዘጠና ዘጠኝ
VIP ነው ፈልገው።
እሺ እሺ ወንድሜ ስንት ሰዓት ነው የሚጀምረው? አስራ አንድ ሰዓት sharp ብዛ አስራ አንድ ሰዓት።
አለበት።
አዎ እሺ እሺ እሺ thank you እሺ አመሰግናለሁ።